ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን እጅግ ዲዛይን ነው አይደለም?
ነው።
ከአፍሪ ወርክ ነበር የምንደውለው።
እሺ እ፣ ወይዘሮ እጅጋየሁ ሸ- ሰጥተውን ነው ስልክዎትን።
እሺ እሺ እ፣ በ graphics designer የወጣ vacancy ነበር እና እኔ አላውቅም እሳቸውን አናግሯቸው ብለን ነው።
የወጣ ቫካንሲ አዎ በ graphics designer የወጣ vacancy ነበር እና hire ማድረጋችን ወይም ያስቸገራችሁ ነገር ካለ ለመጠየቅ ነበር የደወልነው።
ም፣ okay አ፣ አንድ ሰው hire አድርገናል። እ፣ ሌላ ግን እየጠበቀን ነው። እሱ
አንድ ሰው ብቻ ነበር የሚፈልጉት?
ሁለት ነበር ፈልገው።
Okay ሰው አንድ ሰው ብቻ ነው ሊያገኙ የቻሉት ማለት ነው።
አዎ አዎ።
Okay እሺ። የኛ platform ላይ ሌላ የሚያስቸግሮት ነገር አለ?
አይ ምንም ያስቸገረ የለም። ያው እ፣ ስንትን ብቻ ለማድረግ search ለማድረግ ወደ ኋላ የሚመልሰው ነገር አለ። የላኩትን vacancy ስታዩ
አዎ CV ያቸውን የነሱ- የእነሱን CV ለማየት sort ለማድረግ ትንሽ አስቸግሮን ነበረ።
ብዙ ናቸው።
ብዙ ነው። ከዛ ደግሞ ያየሽውን ወደ ኋላ ይመልስሻል። ልክ portfolio ያቸው ምናምን ለማየት ስትገቢ አዎ አዎ
ወደ ኋላ ይመልስሻል። እሱ እሱም
Okay በቃ እሺ እሺ። ያው የምትሰጡን አስተያየት ስለሚጠቅመን ለማስተካከል እንሞክራለን። እሱ ነው።
እሺ እሺ፣ እነዚህ እሺ እናመሰግናለን። መልካም ቀን።
ላንቺም እሺ።
እሺ